ሊደርስ የሞጠብሽን አረቦች ልንጋስቤ ማለት ነው። በኩም ልርዳዎት
ብር ተቆጥሮ አልነበረ ቤተክሲ ላይ ማለት ነው። አሁን እየተጫወትኩ ነበረ፣ ግን ብሬ አልወጣውም። አንድ ሺ አንድ መቶ ብቻ ነው የወጣው። አምስት ሺህ ተቆጥሮ አልነበረ።
እሺ withdraw ለማድረግ ሲሞክሩ ነው።
አዎ አሁን
እሺ ስንት ብር ነው በትክክል ቁጥሩ? አንድ ሺ
አንድ ሺ አንድ መቶ አንድ ሺ አንድ መቶ ከምንድን ነው withdraw ያደረገው? ከምን betting? ከዛ ወዴት account?
best betting ነው። አሁን አምስት ሺህ ተቆጥሮ አልነበረ ግን አልወጣውም። እዛ ላይ ጠፋው።
ስለዚህ ከቤቴክስ አካውንቶ አዎ ወደ ምንድን ነው ወደ ቴሌብር ወይስ ሲቢ ለማውጣት? ቴሌብር።
አዎ እሺ ቴሌብሩ አሁን የደወሉበት ቁጥር ነው?
አዎ
ይሰማዎታል ደንበኛችን?
አዎ ይሰማኛል።
እሺ ቴሌብሩ አሁን የደወሉበት ቁጥር ነው?
አዎ
እሺ ስም ይንገሩኝ የቴሌብር የተመዘገበበትን ስም ኤልያስ ኦፍሳ ጉደታ።
እሺ ኤልያስ ነው ያሉኝ?
ኤልያስ ኦፍሳ ጉደታ።
እሺ ተመዝግቦልዎታል ደንበኛችን። አሁን ስልክ ቁጥር ልስጦትና ቴሌግራም ላይ screenshot ይላኩልን።
እሺ እሺ
ቁጥር ልስጦት የያዙ
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ እሺ ደንበኛችን ተስተካክሎ እንዳለቀ እናሳውቆታለን።
እሺ ሌላ መረዳዎት ነገር አለ?
አይ እላለሁ።
እሺ ስለ ደወሉ እናመሰግናለን። ቀጥሎ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ እሺ